እንትን አሁን ደውዬ ነበርና ቴሌ ብር ከቴሌ ብር ወደ ሁሉ ስፖርት እምቢ አለኝ ብሩ መስተላለፍና ከዛ እንትን አዲስ አሰራር ተደርጎበት መሰለኝ።
አዎ ቴሌ ብር አለ። እሷን ሲመርጡ ይገባና ሶስት አማራጮች ያመጣልዎታል አዎ እና መጨረሻ ያለች ከአሽራ ቀጥሎ ያለች መጨረሻዋ ሂጄ አ ከዛ mobile number ይላል።
አ
mobile number ን አስገባሁት።
አ
ከዛ verification code ይላል።
አ
እዛ ምንድነው የምትገባው የማ- የማስገባው እንትን ነው verification code password ይላክልዎታል። verification code ይላካል በስልክዎት እሱን ነው የሚያስገቡት።
ከዛ እንትን ላድርገው መሰለኝ ሞ- mobile number የሚለው ያው next ልበለው ማለት ነው።
አዎ ሞባይል እሺ
መልካም ቀን።